ጤና ይስጥልን Best Bet
ስ ደህና ነው፣ ሰላም ነው፣ አልሐምዱሊላህ። እኔ የምልሽ ሰላም። እሺ
ምንድን ነው withdraw request ላይ ትላንት pending የሆነ ብር አለ።
ምን የሆነ ብር አለ? pending ነው።
pending የሚለው የሚሆነው የመቼ ነው?
ትላንት ትላንት ትላንት ሌለክ። እሺ የ Best Bet ቁጥሮች የደወልክበት ነው?
አዎ።
እሺ ስንት ብር ነው?
አንድ የአምስት መቶ አንድ የሁለት መቶ እሺ ሌለክ። pending በ voucher ስላረከው እኮ ነው pending ያለክ።
እሺ ብሩን የምትቀበለው ደግሞ የ Best Bet ሱቅ ሄደህ ነው። ሄሎ፣ የ Best Bet shop አለ አይደለ?
አ እዛ ሄደህ voucher ኮዱን ይዛላቸው ሄደህ እዛ withdraw ማድረግ ትችላለህ፣ ብሩን መቀበል ትችላለህ።
የት ሄጄ?
የ Best Bet ሱቅ የለም አካባቢ ላይ የ Best Bet ሱቅ
አለ እኮ እዛ voucher ኮዱን ፈልገህ እሱን ትሰጣቸዋለህ፣ እነሱ ደግሞ ብሩን ይሰጡሃል።
እስ- እነሱ ጋር ነው የምወስደው።
አዎ voucher ኮዱን account history ላይ ሲገባ voucher history የሚል ታገኛለህ። እዛ ላይ ቀኑን አስተካክለህ አሁን ሀያ አምስት በሀያ አምስት ብለህ ስታስገባ አምስት መቶ ብር እና ሁለት መቶ ብሩን ታገኛለህ። ከታች ደግሞ voucher ኮዳቸው ይቀመጣል። እሱን voucher ኮድ ነው የምትሰጣቸው እዛ ሱቅ ሄደህ።
ሱቅ ሄጄ ልጠይቃቸው እና አዎ ላሳያቸው።
voucher ኮዱን አዎ voucher ኮዱን ከዛው ስትሰጣቸው ብሩን ይሰጡሃል። ሞክርና ወይ እዛው ነህ ደውልልን፣ ችግር የለውም ካስቸገረች ነገር እሺ